ጤና ይስጥልን።
ተቋረጠ።
እሺ ይሄው እያወጣሁልዎት ነው፣ ይጠብቁኝ። እሺ አንዴ።
እሺ መስመር ላይ እጠብቅሻለሁ።
ስልክ ነው አይደል እመቤት?
እ
ስልኳ- ስልካቸውን ነው አይደል?
አዎ ስልካቸው የት ነው የሚገኘው? ቢሮቸው እሺ ዜሮ አስራ አንድ አምስት ዜሮ አስራ አንድ አምስት አንድ ሀምሳ አንድ
ቆይ ተረጋጊ መሬት ዜሮ አስራ አንድ አምስት ሀምሳ አንድ ቀጤሽ hello
ዜሮ አስራ አንድ አምስት ሀምሳ አንድ እሺ
ሰማንያ ሁለት ዘጠና ሁለት ሰማንያ ሁለት ዘጠና ሁለት የት አዎ፣ ወይ- አካባቢ ነው ስ- ስልካቸው ነው ወይ ብላ ጠየቀችው
ወይም እመቤት እሺ ተቀያሪ የያዙ እሺ እሺ thank you ንገሪኝ
አንዴ ይጠብቁኝ።
እሺ ስምንት ስምንት ነው መጨረሻውን ዘጠና ሶስት አድርገው ይደውሉ።
እሺ አመሰግናለሁ ምንም